አለው ወይኔ ተረስቶ አለለት
አቤት አቤት
አማኔ
አቤት አቤት እ ይቻላል አራዊት ነኝ የሚላቸው ኮንዶሚኒየም ደርጅ ኮንዶሚኒየም አጠገባቸው ይቆረጣል። ይቆረጣል። ቆንጆ